ጤና ይስጥልኝ ቃል ኪዳን ከቤት ቤት ምልዶ
ሄሎ ሄሎ
እንትን አድርጌ ነበር withdraw አድርጌ ነበር confirm እንድታደርግልኝ ነው።
በዚህ ስልክ ቁጥር ነው?
አዎ በዚህ ቁጥር እሺ የዛሬ ነው?
አዎ ያው ነው።
እሺ ስንት ብር ነው?
ሀያ አምስት እሺ አንዴ መስመር ላይ ጠብቁኝ።
እሺ
ትልኪያለሽ ትልኪልኛለሽ ሄሎ ሄሎ እሺ ወደ 09 60 80 79 57 አዎ
እሺ አሁን ገብቶሎታል check ያድርጉ እሺ አመሰግናለሁ።
እሺ መልካም ቀን አዎ።